እንትን ነኝ ደንበኛ ነኝ። እንትን ለ- ለመጀመር ነው ዛሬ ገና ልንጀምር ነው።
እሺ እ፣ ቁጥሩን ልላክላት ይቺ የኔስ ምትሆን የት ነው ስሬ እ ስሬ
ማን ፍሬ ስሬ አሪፍ ስሬ ሞገስ ተሾመ እሺ እንትን ተባሳ ላይ ትልከዋለህ ምሳ ስለወጡ ነው እንዴ?
አዎ እሺ ሳምሳ ልደውል። በዚህ ምን ላይ ነው የምልከው?
እ፣ ቴሌግራም ላይ ዜሮ ዘጠኝ ዜሮ ሶስት
ቆይ አንዴ ሲገሪ ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
እሺ
ኢንስታሌሽን ነው አይደለ?
ኢንስታሌሽን ነው አሁን ዛሬ አዎ።
ለመጀመር ማለት ነው።
እሺ ዛ- ላከው እ? እ?
ላከው በዚህ እሺ